ጤና ይስጥልኝ ቺፕቺፕ ጤና ይስጥልኝ ቺፕቺፕ
ሰላም ትናንት ምንም እየደወለኝ ነበር እና እስኪ ነው ኮድ አልተገኘም አስታውሽልሽ ብላኝ ነበረ ኮድ አልደረሰም
ስልክ ይነግሩኛል
Hello ስልክ ይነግሩኛል ስልክ እሺ አስራ ስምንት ሄሎ አይሰማም
ማኛ ስምንት
ዜሮ ዜሮ ስልሳ ሰባት ሰባት ዜሮ ዜሮ
ስልሳ ሰባት ሰባት ሶስት
መሰረት በሚል ነው አዎ
እርስዎ አድሚውንበት ነው አይደል የሸንጉር አዎ
እንዴት ነበር ይመጣ ሁሉ ሰፈር ነው እዚህ ጋር በ- እዚህ ጋር ቸርችል ነበር እሺ ነው ሎኬሽኑ ቸ- ቸርችል ነው የገባው
ድጋሚ ደውላ ኢብን ጠይቃኝ ወለርቼ ቴሌኮም አልኳት።
ስልክ እና ደውሎ ይጥ- እ
የ driver ስልክ ልስጡና እ።
driver ስልክ ልስጡት እ ደውሎ ይቁ-
ጠይቅ ደውዬ
ስልክ
ቴክስ አድርጋለህ እንዴት ነገር ሆነ አላስኩ።
text ማድረግ አይመችም። የመስመር ስልክ ስለሆነ
እሺ ንገረኝ።
መስመር ስልክ እሺ ዜሮ ስልሳ ዘጠኝ እ
አንድ ስልሳ ዘጠኝ ቤት እሺ
አንድ ዜሮ አንድ
ሰባ አራት ስልሳ
ሰባ አራት ስልሳ
አዎ ይደውሉና ጠይቅ- ይጠይቁና ያሳውቁ
ስልሳ ዘጠኝ ዜሮ አንድ ሰባ አራት ስልሳ ነው ያልከኝ። ሰባ አራት